ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
እ ራሄል ነኝ ከቤት ቤት ነው የምደውልልህ።
እሺ ዋትሳፕ ላይ እያወራህን ነበረ።
አ
እሺ እና ሁለት ነገር ነው አይደለ የጠፋብክ? ዘጠኝ መቶ ብር እና ሶስት መቶ ብር። ዘጠኝ መቶ ብሩ ወደ ላኩ ወደ ላኩ ለስልክ ቁጥር ነው የገባው በ voucher ሶስት መቶ ብሩ ግን እ ብዙ በሶስት መቶ ብር transaction ስላለ ከ account history ላይ ገብተህ screenshot አድርገህ ላክልኝ እሺ። ከየትኛው round በኋላ እንደሆነ የተወሰደብህ ማለት ነው።
እሺ account history ላይ ገብተህ screenshot አድርገህ ላክልኝና እናየዋለን። ችግር የለውም።
እሺ እሺ እሺ፣ መልካም ቀን።